hello ዘሩባቤል አቤት።
እሺ፣ ተገናኛችሁ አይደል ከ customer ጋር?
አ ኧረ አልተገናኘንም።
እሺ፣ ደውልላት። እሺ፣ አሁን መስራት ጀምሯል።
መ- እሺ የደወሉላቸው ደንበኛ ያው ስልኩ አይሰራም ነው የሚለው ቴሌ ራሱ።
አሁንም
አዎ እኔ እስካሁን እየደወልኩላት ነበረ። እንደውም አስር ደቂቃ ሲሞላው ደውላለሁ ብዬ ነው።
እስቲ ደውልላት እና አንድ እንዴት ነው ከዚህ በኋላ አንድ ሶስት ደቂቃ ደውልላት፣ ሞክርላት እና ካልሆነ ደውልልኝ መልሳል።
እሺ በዚህ ስልክ ልደውል?
አዎ አንድ ሁለት ደቂቃ በኋላ ደውልልኝ ሞክርና።